ጤና ይስጥልኝ አሊባባ።
ጤና ይስጥልኝ አሊባባ። ሰላም ናቸው?
እግዚአብሔር ይመስገን።
የሚሸጥ መኪና ነበረኝ እንዳ
አይወንዳይ ይዘውልን ይምጡ አባት።
የት መስቀል ፍላወር ወይም ፓስተር
መስቀል ፍላወር ምኑ ጋር?
መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል? ትንሽ ወደ ላይ ሲወጡ U-turn አለ። በስተቀኝ በኩል ሲታጠፉ አፍሮሊክስ ሞተርስ የሚል አለ። በሱ ሬክላም ትክክል ሲገቡ አሊባባዎች እንገኛለን።
መልካም እሺ።
እሺ አባት ፓስተር አደባባይ ፊት ለፊት